ሄሎ
ሄሎ ጤና ይስጥልኝ ደንበኛችን ከአሪፍ ቤት ነበር የምደውለው አሁን አናግሬው ነበር።
እሺ እሺ ቴሌግራም የሚጠቀሙበትን ስልክ ቁጥር ይሰጡኛል?
አ እሺ ይሰጡኝ።
ዜሮ ዘጠኝ ዜሮ ዘጠኝ
ሀያ ስድስት ሀያ ስድስት
ሰላሳ ሁለት ሰላሳ ሁለት
ስልሳ ሰላሳ ሁለት ሰላሳ ሁለት ስልሳ
ሰላሳ ሁለት ሰላሳ ሁለት ስልሳ ነው ደንበኛችን አይ እ ሰላሳ ሁለት ስልሳ ሰላሳ ሁለት ስልሳ እሺ
ዘጠና ስምንት ዘጠና ስምንት እሺ ደንበኛችን ቴሌግራም ላይ text አድርጎሎታለሁ screenshot ኡን ይላኩልኝ ከሙሉ ስሞት ጋር እሺ
ሙሉ ስሞት ጋር አብረው ቴሌግራም ላይ screenshot ኡን ይላኩልኝ ደንበኛችን
እ
ከሙሉ ስሞት ጋር ስሞትንና screenshot ኡን
እሺ አሁን text አደርግሎታለሁ ቴሌግራሞት ላይ ይልኩልኛል። እሺ ደንበኛችን፣
እሺ እሺ እሺ ደንበኛችን፣ መልካም ቀን። አመሰግናለሁ።
እሺ አመሰግናለሁ።
እሺ።